ሰላም ጤና ይስጥልን። ቤት ቤት ቤት ነው የምንሄደው።
ቀለብና deposit ለማድረግ ፈልጌ ነበረ ዛሬ ከሰዓት እስካሁን ድረስ አልገባኝም።
መሄዱን ቴሌግራም ላይ ልካህልን ነበር?
አዎ ማን ልበል? ቴሌግራም ስምህን እ ማን ልበል? ቴሌግራም የላክበት ስምህ
አብድረዛቅ ነው።
ይህን ልካይ በለኝ። እሺ አብዱ ከላይ እንዳገኘው እ ከላይ እንዳገኘው እ hi በለኝ። hi እሺ።
በቴሌግራም አዎ message ኡን በላክበት የነ ሁለት account ም እንደዛ ነው። ሁለት account ም ጫወትበት እንደዛ ነው።
የሁለቱንም message ላክልኝ፣ ችግር የለውም ከስልካቸው ጋር
እሺ